ጤና ይስጥልን። ከቢጃ የጤና ማዕከል እንደውልነት ዶኪማስ ማከፋፈያ ነው።
አቤት
የቢጃ ላይ አጠር የያዘ አጭር የጽሑፍ መልእክት ተልኮልዎል በስልክ
የምን
የቢጃ መለያ ቁጥር የያዘ አጭር የጽሑፍ መልእክት ተልኮልዎል።
አሁን አልተላከልኝም፣ ገና አልደረሰኝም።
አሁን ሳይሆን ሰሞኑን አልተላከለውትም።
check ላድርገው ታዲያ።
ካልተላከለውት አ- ካልተላከለውት ልንገረውት የያዙ
ቁጥሩን
አዎ እሺ፣ እሺ፣ ሀምሳ ሀምሳ አንድ
ቆይ እሺ፣ አንድ እስኪ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሰባ ሰላሳ ሁለት
ሀምሳ አንድ ሰባ ሰላሳ ሁለት
አዎ
ሀምሳ አንድ ሀምሳ አንድ ሰባ ሰባ ሰላሳ ሁለት
ሀምሳ አንድ ሀምሳ አንድ ሰባ ሰላሳ ሁለት እሺ፣
አዎ ደንበኛችን እሺ፣ ይህንን ለማሳወቅ ነው። መልካም ምሽት።
እሺ፣ እሺ።